ኪሎ ሰላም ጤና ይስጥልኝ። ቤት ቤት
ቀደም አሁን ደውዬ ነበር እኮ አልሰራም አለኝ እኮ ምኑ
አሁን እንደውም ደውዬ ጥሩ እንዲያለኝ አልኩኝ።
ብዙ ነው ያለ ነው። ምንድን ነበር
አ፣ ቤት ቤት ቆሬ ቅርንጫፍ ነው እ እ?
ቆጠቤ ቅርንጫፍ አ፣ ያለው ቤት ቤት ነው።
እሺ፣ ያው ምትኩ ነው።
ኧረ አይደለሁም እንትን አ፣ እንዲህ ብሎኝ ነው እንትኑ አ፣ password ኡ ነው
ምን የ cashier አሁን- ሊኑን cashier ነህ customer ነህ?
customer ነኝ።
እሺ፣ ምኑ ነው password ኡን እምቢ ያለክ አ፣ የቤት እንትኑ account አ፣
እኮ ረስተኸው ነው ወይስ
አይ፣ እረስቸው እኮ ነው መቀየር ይቻላል።
forget ነው የምትለው? forget ስትለው password ይገባልሃል በ text message።
ኧረ፣ እሺ አ፣ እንትን አውቀዋለሁ ግን በዛ ስሞላው እምቢ እያለኝ ነው።
እ እ?
ኮዱን አውቀዋለሁ ስሞላው እምቢ እያለኝ ነው።
ረስተኸው ነው ሊሆን የሚችለው። አልገባም። incorrect credential አይደል የሚልህ?
አ፣ information
incorrect credential ነው የሚልክ አ፣ አ አዎ ስለዚህ forget በለውና አዲስ password reset ያድርግልህ።
አይ።
account በከፈትክበት ስልክ ቁጥር message